hello ዲቦላ ነው ባኮም ልርዳው። አቤት ጤና ይስጥልኝ። ምን የምልሽ አቤት
deposit ቴሌብር ብር deposit አደለ የሆነ ቁጥር እሺ እስካሁኑ አልገባኝም አልገባልኝም። የቻባው ቁጥር ስንት ነው?
እ፣ እሺ check ላድርገው አንዴ።
አዎ check የቤት ቤት ቁጥርህን ንገረኝ እስቲ የተላከልህን።
ዜሮ ዘጠኝ በ- የተላኩበት አይ የላከልህ ሳይሆን ወደ አንተ account ነው አይደል ያስገቡት?
አዎ የእኔ ቁጥር ነው የምነግርሽ ወይ አዎ፣ የላከልኝ አዎ።
ቁጥር አይ አይደለም የኔ- ያንተ። አዎ አስራ አምስት አስራ አምስት አስራ ሰባት አስራ ሰባት ዜሮ አምስት ዜሮ አምስት ሰማንያ አራት
እሺ ትንሽ አብቀኝ መስመር ላይ እሺ።
አይ
መቼ ነበር
አሁን ወደ